የሄደው።
እሺ ገቢና ውጭ ነበረ አምስት ሺህ ብር እና አስር ሺህ ብር ልኬ confirm confirm ነው የሚለው እና እንዲመለስልኝ ያደርግልኛለች ይሄ በደወልኩበት ቁጥር ነው። ይሄ ነው እያየሁላ ነው። አስር ሺህ እና አምስት ሺህ አይደለ?
አዎ
ገብቶልሃል? እሺ እሺ፣ እናመሰግናለን። በቀን አራት ሺህ ብር በላይ ማውጣት አይቻልም መሰለኝ።
እ፣ እስከ ሀምሳ ሺህ ምናምን ትችላለህ።
እ?
አስር አስር እያደረክ ላከው። እሺ እኮ በየቀኑ ነው እ፣ ዛሬም ትችላለህ። አስር አስር እያደረክ
እኮ ነገ ነገም ትችላለህ።
አዋ እንደዛ ለማድረግ ፈልጌ ነው።
እሺ
አመሰግናለሁ።
እሺ መልካም